የምትለው? ሰላም ነው? እንዴት ነው ሚኪያስ? አለን ይመስገን። ከ Best Bet ነው እሺ ምደውልልህ?
እ ይኸውልህ አንተ ጥያቄ እኔ clear እየሆነልኝ አይደለም። ማቹ ገና የዛሬ ነው አይደለ? ሁ- ሁሉም የዛሬ ናቸው ገና። ማታም የሚካሄድ አለ፣ አሁን ከሰዓት በኋላም ገና የሚካሄድ አለ። አሁን አንተ ሙሉ ለሙሉ ሁሉንም cash out ማድረግ ነው የፈለግከው ወይስ አልገባኝም?
ኖ ይሄኛው ጨዋታ ስላልፈረመልኝ ምን አልከኝ? ሄሎ ልደውል